ጤና ይስጥልን። በስፋይት ቤቴ ነው የምንረዳው።
ይሄንንም ይልኝ እስኪ አንዴ።
ትኬት ነው አዎ ቦነሱ እስኪ አስራ ሁለት እ
አርባ ሰባት እሺ
ሰማንያ አራት ምን አልከኝ?
ሰማንያ አራት እሺ
አስራ አራት
እሺ lost ነው። እሺ ይሄ አራት ጨዋታ ወጥቶብሃል።
ይህም አዎ እሺ በቃ አመሰግናለሁ።
እሺ እሺ